ጤና ይስጥልን።
አብሮ ይስጥልኝ።
ምን ልርዳዎት?
መኪና ፈልጌ ነበር።
እሺ፣ ምን አይነት መኪና?
ቪክ መኪና
የኤሌክትሪክ ቪክ አይ ቪክ ሂስ አለን።
እ፣ ስንት ሞዴል ነው?
ሁለት ሺህ ስንት ነው የፈለጉት እርሱ?
ሁለት ሺ ሶስት ሁለት ሺ ሁለት አለን።
cash ነች በባንክ ነው።
በባንክም ይመቻችሎታል። cash ም ከቻሉ cash መክፈል ይችላሉ።
okay፣ በባንክ እ፣ ስንት የሚባለው ሁለት ሺ ሁለቱ
ሁለት ሺህ ስንቱን ነው ያለኝ? ሁለት አለ።
አ
ሁለት ሺህ ሁለት ሳይሆን ሁለት ሺህ አንድ እና ሶስት ነው ያለን።
ሁለት ሺ አንዱ ስንት የሚባለው
ሁለት ሺህ አ- አንዱ አስራ ስምንት ሁለት ሺ አንዱ አዎ አ፣ አ፣ ድርድር አለው።
አዎ ድርድር ይኖረናል።
okay፣ ባንክ ስንት ያመሻል አራት መቶ ይመቻቻል።
ብቻ አዎ ሀምሳ percent የለም።
ሀምሳ percent የለውም አባት።
በቃ እሺ፣ እደውላለሁ።
እሺ ዳትም እኮ አለ ታውቃለህ።